ጤና ይስጥልኝ። አሪፍ ነኝ። ሞገሴ በኩል ልርዳዎት?
text ደርሶኝ ነበረ እናት betting account ኦን check ያድርጉ የሚል እሺ
አልገባልኝም።
እሺ፣ በዚህ ቁጥር ነበር አይደል ያስመዘገቡት?
በዚህ ቁጥር አዎ።
እሺ፣ እያየሁልዎት ነው። አ- አማኑኤል ነው ስሞት?
አማኑኤል ኪሮስ እሺ ደንበኛችን እዚህ ጋር የሚያሳየን በእኛ በኩል ባለሙያዎቹ አስተካክለውታል። እ፣ እስካሁን ሳይገባ ከዘገየቡት ግን አሁን አበሻ betting ኦችን ነው የሚያናገሩት። እኛ ጋር ያሉት ተስተካክሎ አልቋል እና እነሱ ጋር activate ያላረጉት ነገር ካለ ደውሎ ያናግሯቸው።
በምን አይነት መንገድ ነው ማገኛቸው? እሱ እነሱ website ኣቸው ላይ ስልካቸው ይኖራል ወይም የቴሌግራም አድራሻ በሱ ያገኟቸው።
OK፣ እሺ
መልካም ምሽት።